ልኝ ስፖርት ነው ባኮም ልርዳው
ከሻውት ማታ አድርጌ ነበረ እና ትንሽ ዘጠኝ ሺ ስምንት መቶ ወደ እንትን አልገባም ወደ አካውንት
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
መኖላ ኦኬ። በ እዚህ ጋር ባለው ቴሌግራም
ዜሮ ዘጠኝ ሰባ ስምንት ቤት
እ ስልክ ቁጥሩ የለም። ስልክ ላይ ቁጥር የያዙ እሺ፣ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ